hello ብርሃኔ ወይ ሰላም ነው አይደል?
እንዴት ነሽ?
አለን ደውለክ ነበር መሰለኝ።
አዎ እንትን payment አላወጣ ስላለኝ እኮ ነው።
payment ማለት የተበላ ትኬት እሺ፣ አልከፍላ ከአስራ አምስት አዎ ከአስራ አምስት ላይ የወጡ ትኬቶች የትኛውም ቦታ አይወጣም፣ ራሱም ጋር አይወጣም።
ራሱም ጋር አይወጣም።
አዎ ራሱ የወጣበትም እኔም ጋር በሞክረው አልሰራም።
ኦኬ፣ አይ አሁን ቆይ win ticket አልከፍል ያለው ወይስ ጭራሽ ትኬት አይወጣላችሁም ነው?
ትኬት ይወጣል win ያለ
win ያለውን ግን አይከፍልም።
አዎ አዎ እስኪ አንድ ትኬት ላክልኝ።
ትኬት ፎቶ ላንሳ ነው።
አዎ አዎ፣ አንሳን አላከው።
እሺ እሺ እሺ፣ ይህ በአንድ ወረ ከፍተኝ ከፍተኝ ከተበሉ ከተበሉ ከተል ካለ ላይ ነው አልከፍል ካለ ላይ ካለ ላይ አንድ ትኬት